ጤና ይስጥልኝ ቤት ቤት ለሄል ነኝ ዋኮም ልርዳው አራት ሺህ ብር withdraw አድርጌ አልገባልኝ።
እሺ ይሄ ነው የቤት ቤት ቁጥርህ?
አይደለም ዜሮ ዘጠኝ ዘጠና አንድ እሺ አንዴ ዘጠኝ ዘጠና አንድ
ሰማንያ ስምንት እሺ ሰላሳ ሁለት ሰላሳ ሁለት
ዘጠኝ ዘጠና አንድ ሰማንያ ስምንት ሰላሳ ሁለት ሰላሳ ሁለት አዎ ዛሬ ነው።
አዎ ወደ አንድ ሰዓት አካባቢ እሺ አንዴ መስመር ላይ ጠብቀኝ check ላድርግልህ። ስዩም ገሰሰ አይደለክ?
አዎ ገብቶልሃል። እሺ check አድርገው እስቲ balanced ነው የሚለው እኛ ጋር። እሺ ካልሆነ አሳውቀን